Espera, dice.
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጠላ እንደምኛችን
አሁን በቴሌግራም እንትን ሜሴጅ ተልኮልኝ ነበር። ከቴሌብር ወደ አሪፍ ቤ ላይ ብር አስተላልፍ ተሳስቼ ብር አላስተላለፉልኝም እና እነሱ ላይ ቀርቶ መረጃ ላክልን በቴሌግራም ተብዬ በቴሌግራም ልኬላቸው ነበር።
እሺ፣ ስሙትን ማልበን ቴዲማን በረከት አስመላሽ
እሺ፣ ደንበኛችን ጉዳዩትን ያየሁሎት ነው። ትንሽ መስመር ላይ ጠብቁኝ።
ስልክ ቁጥሬ ልንገርሽ።
አግኝተነዋል። ደንበኛችን ትንሽ መስመር ላይ ጠብቁኝ፣ ያጣራሁሎት ነው። እሺ፣ ደንበኛችን መስመር ላይ አሉ።
እ?
ይቅርታ መስመር ላይ ስላስጠበቅኩት። እሺ፣ ጉዳዩ ተስተካክሎሎታል። ሀበሻ betting ተመልሶሎታል። ደንበኛችን
ወዴት
ወደ ሀበሻ betting ተመልሶሎታል።
ብሬ
አዎ ወደ betting siteኡ ተመልሶሎታል።
ወደ አበሻ betting ላይ ገብቶልኛል።
አዎ ደንበኛችን ግን እዛ ላይ ግን ሳየው ግን የለም የለም ይለኛል አበሻ betting ላይ።
እሺ ከኛ በኩል ስ- ስለተስተካከለ ወደ ሀበሻ betting ነው ማመልከት የሚችሉት።
እሺ እናንተ ታስተካክሉ ተልኮልኛል ወደ አበሻ betting ሰባ አምስት ብሩ።
አዎ አዎ ደንበኛችን እርግጠኛ እርግ- እርግጠኛ ነሽ ደንበኛ?
እርግጠኛ ነን።
እሺ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ